ስልቱ የተለየ ቃላቱ ማራኪ ፍጹም የሌለበት ሰብአዊ ንክኪ ታሪክ፣ ስነ ጽሁፍ፣ ሳይንስ በሙሉ ምንጩ ቁርአን ነው ስልጣኔ ሁሉ
የትናንቱ ታሪክ የዛሬ አህዋሉ የነገ ትንቢቱ ድርሳነ ጀሊሉ ሳይንስን ቀምረው ኮርጀው ቢሰሩ የደረሰው የለም ረቂቅ ነው ሲሩ